ሄሎ ጤና ይስጥልኝ ቤተሰብ ቤት ራሄል ነኝ። ባኮምለር ነው።
ሰላም ነው ራሄል?
አዎ እግዚአብሔር ይመስገን።
ብሩኬን ፈልጌው ነበር ይኖር ያው እሺ፣ አንዴ transfer ላድርግ ለስልኩን። ቆይ እሺ።
እሺ፣ ስልክ ስልክ አለ connect ነው።
አዎ አዎ
ሄሎ ሄሎ ብሩኬ ሄሎ ሄሎ ሄሎ ብሩኬ ወይ ሰላም ነው አለን፣ እግዚአብሔር ይመስገን እንዴት ነህ?
አለን አለን። ማን ልበል አላወኩም።
ም- ሚስጥር ነኝ እሺ ሚስጥር እንዴት ነህ?
አሉ ወንድሜ ማን ነው?
አለን፣ ስራ ሁሉ ሰላም።
አሪፍ ነው ያው ሰላም ነው።
አ፣ ምን እንድታዘዝህ?
አዎ እባክህ እኔ ተቸገርኩ በእናትህ ምን ነው የሌለ በቃ የተበላው ነው በቃ ከጀመርኩ ጀምሮ እኮ
እንዴ ያ እንትኑ virtual ኡ እሱ እኮ እንትን virtual።
እኮ ነው። ልክ እ?
እንደዚህ እንትን ይልና ራሱ virtual የተሞላ ስለሆነ okay manually አር የሚስተካከለው ማለት ምንድን ነው የሚሆነው? የአንድ ወር profit ነው የሚታየው። በአንድ ወር ውስጥ እ፣ ከአስር percent በላይ ይይዛል ተብሎ ነው የሚ- የሚታሰበው እና okay የወሩ መሀል ላይ ምናምን የሆነ ሰዓት ላይ ትበላለህ፣ ከዛ ደግሞ ይይዛል። እንደዛ ነው virtual ይሄኛው create የተደረገው ማለት ነው።
አዎ እና የሆነ የሚቀየር ነገር ምናምን የለውም። ያኔ እኮ አንተ እኮ በግድ እኮ ነው ያስቀየርከና ጃር እም፣ እም፣ አዎ። ስለዚህ አሁን ያለን option ምንድን ነው? አንድ ወር ጠብቀን ነው እንትን የምናየው RTP የሚታየው ማለት ነው። ስለዚህ okay የሆነ ይታይና በጣም እየተበላ ከሆነ ደግሞ እንትን እንላለን ማለት ነው።
ኧረ በጣም በቃ አሁንም አሁን እጄ ላይ ያለው ሁላ ብር አሁን ሊያልቅ ነው። አሁን ይኸው ከአይነት ጋር ዛሬም ስድስት ሺህ ብር ተበላው። ባለፈውም እንደዛ በአንድ ቀን ስድስት ሺህ ነው ዘጠኝ ሺህ ብር አዎ ግን የሆነ አሁን ይሄ manually hard የምታደርገው ምናምን case አይደለም የመጨረሻ level ላይ ነው ያለው። ግን እም።
ያው እ፣ አሁን ሌሎቹ የሚሰሩት እንደዛ እንዳንተ ነው፣ ይበላሉ ምናምን። ከዛ ደግሞ የሆነ time ላይ ደግሞ በጣም ይይዛል።
okay አሁን እሺ በል መበላቱን ነው።
አትጥለው፣ ያው customer እኮ ይሰራል።
አይ ማው customer ማይስባል already አሁን በዚያን ሁኔታ ማጫወት በቃ ማቆሜ ነው። ብርም ጨርሻለሁ። አሁን እም፣ የሌለ ነው ታውቃለህ። አሁን አንተንም እ፣ የፈለኩ ለዛ ነው ያው የተገናኘው ሰው ይሻላል ብዬ ነው ለማውራት ሌላ እሱማ ገባ እውነት ለማውራት ነው። ይሄ ያለውን ነገር ነው እኔም ማሳወቅ እ፣ አዎ።
ያለውን በግልጽ እሱን ነው ማሳወቅ። ገባህ አዎ፣ አይደለ?
አዎ።
አዎ፣ እንደዛ ነው። እና ምንድነው መሰለ ያው ብዙ ጊዜ የሚደረገው የ RTP የሚጠናው የአንድ ወር ታይቶ ነው።
okay ስለዚህ አንድ ወር አሁን መጠበቅ አለብኝ ማለት ነው።
አ ግዴታ እንደዛ ነው። ያው ይይዛል ደግሞ በዛ መሀል ደግሞ እንትን
እሺ ያው ያው ቃ- ያው ጀማሪ ምናምን የወረቀት ምንም ምንም በቃ በ- በእውነት አልቻልኩትም። ጭራሽ ወጪውን አ መጨለለኝ ነው።
አዎ አባ ተያይዘን እንግዲህ
እሺ በቃ ምንም መፍትሄ የለውም ነው የምትለኝ ወይ? ከወር አ ውስጥ ከወር ይሄ ነው እንጠብቅ።
ያለ ነገር። አዎ አንድ ነ- አንድ ወር ተጠብቆ።
እሺ እሺ እሺ አባቴ
የተሞላ ነገር በአንድ